ሄሎ ጤና ይስጥልን። ቤት ራዴት ነኝ። ሄሎ ወደ ራሄል አስተላልፊኝ ግማሽ ስንት ብር ነው ወንድሜ?
አይ ወደ ራሄል አስተላልፊኝ።
እ ራሄል
ወደ ራሄል ራሄል አዎ።
ምሳ ወጥታለች ወንድሜ።
ኦኬ ጠዋት ቼክ አድርጊ ይቻላል ምናምን ወል ደን አለች።
ምን ዲፖዚት ነው?
አዎ እስካሁን ስልክህን አልገባም።
ንገረኝ። ዜሮ ዘጠኝ እሺ ሄሎ
ሄሎ እያየሁልህ ነው። እሺ
ቴሌግራም ላይ check አድርጊኝ። የእኛ ኮርፖሬሽን ታያለች።
ችግር የለውም። አይ deposit ነው አይደል? ችግር የለውም።
ም- ም-
መቶ ብር ነው አባ
ሁ- ሁለት መቶ ነው የላይ መቶ መቶ መቶ መቶ ብር አዎ በ SantimPay ነው አይደለ?
እ SantimPay ነው
SantimPay እ በ SantimPay ነው
ም- አልገባኝም።
በቻፓ በሳንቲም ነው።
ቻፓ ነው ቻፓ
የመቼ ነው transaction ኑ? የ- በአራት October አራት አዎ ገብቶልሃል። እሺ
አሁን
በቻፓ ገብቶልሃል። አሁን
መቼ
አይ የአምስት transaction መቼ ነው ይገባል? በአራት ነው ይገባል።
አልገቡም። ሁለ- እ፣ በአራት ሌላ የገባ አለ ያልገቡም አሉ።
okay ሁለት ናቸው ሁለት ናቸው።
ያልገቡ ሁለት አለ የገቡም አለ። በአራት እኮ ሶስት ሰዓት ያልገቡ እኮ አካባቢ የቻፓ አይደለም የሳንቲም ነው ያልገባው።
ሳንቲም ነው ያልገባው።
አዎ አዎ okay
እ፣ አሳውቃቸው እንትን ይሉልሃል። እሺ እስከ እስከ አራት እንደዛ እያሉ ነው መቼም ያልገቡ የ deposit ስታደርግ የተላከልህን message ልከኸዋል?
አሪክ አለው በቴሌግራም ሁለቱም
check እናደርጋለን። አባ hello
አዎ ትንሽ ታገሰን። እሺ አባ
ቴሌግራም ላይ መባታ- ማየት ትችላለች። መቼ የላኩት እሺ ማነው ስልክ እዛ ላይ?
ኢኤንጂ
እስቲ ከላይ ጻፍልን።
ቴሌግራም በዚህ ስልክ ቁጥር ነው። ኢኤንጂ
እኮ ከላይ hi በለን እና እናየዋለን።
ENG engineer ያ- ያሲን እኮ ነሐሽ እዛ ላይ ጻፈው አባ
ነው።